hello ጤና ይስጥልን እ ሰላም አለኝ።
እ ቤዛዊት እባላለሁ ከአሪፍ ፔ ነው የምደውለው አራዳ ማርት ነው አዎ አዎ እሺ የደወልነው ታህሳስ ሶስት ወይም ደግሞ December አስራ ሁለት በኢትዮጵያ ብሔራዊ ቲያትር የሚካሄድ የአሪፍ ፔ ሶስት ዜሮ ዝግጅት አለ እዛ ዝግጅት ላይ እርስዎን ለመጋበዝ ነው የደወልነው ዝግጅቱ አዎ።
አሪፍ ፔ በሚሰጣቸው አገልግሎቶች ላይ የጨመራቸውን እንዲሁም ያሻሻላቸውን አገልግሎት የሚያስመርቅበት ፕሮግራም ነው ከጠዋቱ አዎ።
ሶስት ሰዓት እስከ አምስት ሰዓት በኢትዮጵያ ብሔራዊ ቲያትር ነው የሚካሄደው እርስዎም ቀደም ብለው መጥተው ጥሩ ቦታ እንዲያገኙ እንመክራለን
okay እሺ እሺ እሺ ስለዚህ ዝግጅቱ ላይ እንደሚገኙ ማረጋገጫ ማግኘት እንችላለን ይመቾታል
አዎ እገኛለሁ እሺ ጊዜውን ሰጥተው ስላደመጡ እናመሰግናለን መልካም ቀን ይሁንልዎት እሺ